ነው ሰላም ሰላም ነኝ። እባክዎ ምን ነበሩ?
ሄሎ አዎ ያ ዊትድሮው ብር ሜይ አካውንት ሜይ ባላንስ ያልመጣ
ኦኬ ችግሩ ምንድን ነው?
has this your best band number
ነምበር ያ
ዜሮ ዘጠኝ እሺ አስራ አምስት ሀምሳ- ሀምሳ ስድስት ጠብቀኝ አንዴ እሺ አንዴ
እሺ ዜሮ ዘጠኝ ስንት ነው
ዜሮ አስራ ዘጠኝ አምስት እሺ አስራ አምስት እሺ ሀምሳ ስድስት ሀምሳ ስድስት
ስልሳ ስድስት እሺ ሀምሳ ስምንት
ይቅርታ የቤት ቤት ቁጥሩን check ያደርጉልኛል ድጋሚ ዜሮ ዘጠኝ አስራ አምስት ሰማንያ አምስት ስልሳ ስድስት ሀምሳ ስምንት ነው አዎ አይደለም አይደለም ልክ አይደለም አዎ
አስራ አምስት እሺ ሀምሳ ስድስት ስልሳ ስድስት
አሁንም አላገኘሁትም ለዛ ነው እሺ የጠበቅ ያቆየሁት አንዴ ጠብቁኝ
አሁን balance
ነው አይደለም ሀምሳ ስድስት ስልሳ ስድስት ሀምሳ ስምንት ነው አይደለም
አስራ አምስት ሀምሳ ስድስት ስልሳ ስድስት ሀምሳ- ሀምሳ ስምንት
እሺ ስንት ብር ነው
ሶስት መቶ ሰላሳ እ
ሶስት መቶ ሰላሳ
ሶስት መቶ ሰላሳ ሳይሆን ሁለት መቶ ሰላሳ ነው
አይደለም ሶስት መቶ ሰላሳ ነው
ሶስት መቶ ሰላሳ አዎ እሺ አስራ አምስት ሀምሳ ስድስት ስልሳ ስድስት ሀምሳ ስምንት ወደሚል ቴሌብር ቁጥር ነው የሚገባው አዎ እሺ pending ነው የሚለው status ኡ እና ለቻፓ ሳውቅሎት አለው approve ሲያደርግሎት ይገባል እሺ እሺ እሺ ስለደወሉ እናመሰግናለን እሺ መልካም ቀን እሺ አመሰግናለሁ እሺ